ሰላም እንትን አልገባም አለኝ እዚህ በዚህ በ ሲ እንትን በቴሌብር ነበር የማገባው ፖሊስ ላይ አሁን ዝም ብሎ ይመልሳል እ እ
ይመልሳል normally ንገረኝ። ዜሮ ዘጠኝ አስራ አንድ እሺ ሰላሳ ስድስት እሺ አርባ አምስት ሰላሳ ስምንት ከቴሌ direct ያስገባው ነበር የምትጮት እሺ ችግር የለም check እያረኩልህ ነው። ስንት ብር ነው ወንድሜ?
እ ስንት ብር ነው?
ምን ማስገባው አይደለም የገባው ስንት ብር ነበር?
አንድ ሺህ ብር ምንም ነው እየሞከርኩ የነበረው ትናንት አምስት መቶ ብር አይ የገባው አምስት መቶ ብር አለ አ ለቻፓ ማለት ነው።
አ በቻባም በዛኛውም ሞክሬዋለሁ።
ይገባልሃል። እሺ በቃ ወንድሜ ትንሽ ጠብቀው ነው።
እሺ እሺ